ሄሎ ሄሎ ፍሪታ አቤት ወዬ
ቢኒ አምስት ሺ አምስት መቶ እንትን ብሏል እና
ምን አምስት ሺ አምስት መቶ ተቀብሏል ጨርሷል እሺ እሺ ስራውን እና እሺ እ ባለፈው እናንተ ጋር ስንት አለኝ እሱን እንትን በልና ልላክ አለኝ ነግሬሽ የለ እንዴ
እ አሁን ታስታውሻለሽ ፍሪታይ እ፣ አ- እኔ እኔ የማስታውሰው ከሆነ አንቺ ለምን አላስታወስሽውም? በወረቀት ላይ ጽፈሽዋል። ፈልጊና እሱን እንትን በይ
ይቀር እሺ እ?
እሺ ፍሪታይ እሺ ከዛ እመጣለሁ። የስ- ብሩ እንዴት እንደሚለይ እነግርሻለሁ። የማርት ለብቻ፣ የቴክኖሎጂ ለብቻ።
እሺ እሺ እሺ